እኔ እኮ ገዝቼ እኮ ነው የምጠቀመው።
hello
መቼ hello፣ hello ቤት ይሰማል።
ሰላም እንዴ፣ ሰላም ነው ሰላም ሰላም አለን።
አለ። የት አካባቢ ናችሁ?
ምን አሉኝ?
አይ delivery ፈልጌ ነበር።
ምን ፈልገው ነው?
እ ሽንኩርትም
okay በስልኮ ነው የሚያዙት። እኛ ያለንበት ቦታ እኛ ያለንበት ቦታ መጥተው ሳይሆን በራሱ በስልኮት ላይ ነው order የሚያደርጉት።
በ- በ message በአይ ቺፕቺፕ በኮ- የሚባል application አለ እና እሱን አውርደው ነው የሚጠቀሙት።
ስናወርደ የምንጠቀመው አዎ ቺፕቺፕ የሚባል application አለ። እሱን ያውርዱትና በሱ ይጠቀሙ።
እሺ፣ እሺ፣ አውርዱት። እሺ
እሺ፣ እሺ።
እም።